Hello? Hello የላካችሁት ምንድን ነው የሚለው?
message ኡ ቴሌዊን game ይባላል።
እም፣ game ነው። game ኡን ተጫውተሽ ካሸነፍሽ ሞባይል፣ ላፕቶፕ፣ አምስት ሺህ ብር ሽልማቶች ናቸው።
እንዴት መጫወት እችላለሁ?
ስልክሽ smart ነው ወይስ ትንሿ ናት?
አይ smart ነው።
smart ከሆነ link ኡን ተጫኝና ወደ game ኡ ይመራሻል።
እሺ ከዛ ስልክ ቁጥርሽን አስገቢለት፣ login በዩ። ከዛ መሀል ላይ verification code send ስትይ በስልክሽ በስልሳ ሴኮንድ ውስጥ ይልካል።
እሺ ከዛ game ኦቹ ይከፈቱልሻል።
እሺ እሺ